ሄሎ ሶል አቤት።
ቡልቡላ ማን የወጣው?
የት
ቡልቡላ
ቡና ዛሬ ኦርደን የለም እኮ ግን ወደ የሶስና ኦርደር አለ እኮ
ሶስ
እ ሶስና የፒዲኤፍ ነች አይደል?
ቡል አዎ ስለ ገብቷል። ኮምፕሌን ላይ አዎ እኮ
ወጣል።
ወጥቶላታል፣ ወጥቶላታል፣ ወጣታል፣ ቡልቡላ ነች እና ማን
ወጥቶላታል ግን ማለት ነው ያወጣላት ማ እ
እሺ ሽኔ ያለሁት ሌታ ነው ብላል። ሄሎ ኦኬ። አሁን እኮ እንዳል ነበር ምን አለችሽ?
አሁን እንዳለች ነበር አይነገረች እ?
ቡል
አይ አሁን driver ኦች ደውለው ሶስና እዛው ቡልቡላ ነበር
እስቲ check ላድርጋት መልሼ፣ ምክንያቱም እ፣ driver ኦች አሁን ደውለውልኝ። Hello እሺ check አድርግ። እሺ
እሺ።
እሺ